የዱባይ የትኬት ዋጋ ለማወቅ ፈልጌ ነበር ይቻላል። ለመቼ ነበር የሰጡት?
ለሳምንት
ምን አሉኝ? ለሳምንት ለአርባ የዛሬ ሳምንት
እያየሁ ነው። ለስንት ነው የፈለጉት?
ምን አልክ?
ለስንት ነው የፈለጉት?
ለሁለት ሰው
እያየሁ ነው። እሺ፣ ሜ- መሄጃ ብቻ ሲደርሱ እ?
መሄጃ ብቻ ነው መሄጃ ብቻ ነው ሲደርሱ መልስ የፈለጉት?
ደርሶ መልስ
መመለሻዎት መቼ ነው?
እ?
መመለሻዎት መቼ ነው? መመለሻ ለሳምንት
እዛ የሚቆዩት አንድ ሳምንት ነው።
አዎ
እሺ፣ ስለዚህ በአስራ ሶስት ኪሎ በአስራ
እ?
እሺ፣ እያየሁ ነው። አንድ ደቂቃ እሺ እሺም የ- የሚመርጡት የአየር መንገድ ወይ ዝቅተኛውን ዋጋ ልንገሩት?
ዝቅተኛው ዝቅተኛው ዋጋ ያለው በ Ethiopian Airlines ሲሆን መቶ አርባ ስድስት ሺህ ሶስት መቶ ዘጠና አንድ ብር ሲሆን አራት ሰዓት ከሃያ ደቂቃ የሚፈጅ በረራ ነው። ከዛን ቀጥላ ያለው ዝቅተኛው ዋጋ ይሄ ነው።
የሁለት ሰው ነው።
አዎ የሁለት ሰው ደርሶ መልስ ዋጋ የአንድ ሰው ስንት ነው?
የአንድ ሰው እሺ per person እሺ ቀ- አንድ ደቂቃ ጠብቁ ሂድ ይሉት በጣም ያስመረች ስላቆየሁት ለአንድ ሰው ሰባ ሰባ ሺህ ስድስት መቶ ሀምሳ አንድ ብር አሁን ሀምሳ ስምንት ብር
እሺ አመሰግናለሁ። እሺ አመሰግናለሁ።
እሺ ሌላ የምረዳት- የምረዳት ነገር ይኖራል?
አይ የመቀነስ እንትን የለውም።
ያው አይቀርም።
ቀኑን- ቀኑን ወደዛ ገፋ አድርገን ማየት እንችላለን። እንደዛ ሲሆን ነው ሊቀንስ የሚቀንስ ቀኑ እየቀረበ ሲሄድ ይጨምራል።
እሺ አመሰግናለሁ።
እሺ ተደውሉ እናመሰግናለን። መልካም ቀን።
እሺ።